Hello, Tanishq.
Hela,
Hello, ሄላ
Tanishq.
እ የሆነ እቃ ፈልጋን ነበር።
እህ እህ
እቃ ፈልጋን ነበር።
እሺ ምን አይነት እቃ ነበር የፈለጋችሁት?
የሆነ ድር ገበያ ነው አይደል?
እህ እህ
የድር ገበያ ነው አይደል?
አዎ ድር ገበያ ነው። ትክክል ነሽ። ድምፅሽ የሆነ- ስለማይሰማ ነው።
የሆነ እቃ አይተን ነበር እና ከባለቤቴ ጋር
እሺ
እንዴት ማግኘት እንችላለን?
እሺ መልሼ ልደውል ድምፅሽ ስለማይሰማ?
እሺ
እሺ አዎ ይደውልሻል።